ሄሎ
አቤት፣ ሰላም ነው አለን። ከጋረጅ ሰፈር ነው የደወልኩት፣ አሰበ ሰፈሪ።
ጋራጅ። እሺ አዎ፣ እንትን ስፖርት ትኬት ስንቆርጥ እያወጣልን አይደለም፣ እንዴት እንደሚያደርግ ቴሌግራም ላይ ልኬልሽ ነበር። ይልኝ እስኪ እሺ እሺ ነው ያልሻለም። አሁን በሚል ያለው ቴሌግራም በእድል ትንሽ እድል
እድል ብቻ ነው።
አዎ፣ እድል ጂ ነው የሚለው
ቆይ እስኪ እንጂ ይቅርታ፣
እ
ቆይ እሺ አንዴ።
እሺ
ኦኬ ሪፖርት ተደርጎልሻል ጠብቂ ምናምን ያለሽ ነው አይደለ?
አላለኝም። እስኪ ብሏል። እስኪ ይልኝ
እስኪ አንዴ ሀይ ትይኛለሽ?
እሺ እልሻለሁ።
እሺ ልበልሽ አሁን?
አዎ አዎ።
እሺ እሺ ገባልሽ?
አል- እስኪ ኦኬ እድላዊት አዎ እሺ እንሻለን። እሺ ይቅርታ ቆይ እስኪ አንዴ እኔ ዲስክ ልላክልሽ እንዴ?
ቆይ ጠብቂኝማ።
እሺ
ፍልህ
ሄሎ
አቤት ወይ እድል እንዴት ነሽ? እኩል ነኝ።
አቤት፣ ሰላም ነዋ።
እግዚአብሔር የስፖርት ይመስገናል።
እንትን እያለሽ ነዋ።
አዎ እንደዚህ እያደረገብን ነው። አሁን ቴሌግራም ላይ በቃ ላኩላችሁን ቆይ አይነት።
እሺ እሺ ጠብቂኝ ትንሽ እሺ፣ እየተስተካከለ ነው።
እሺ እሺ
እ